ድሮ ነበር ወንድም እሺ፣ አሁን የደወልክበት ስልክ ቁጥር ነው?
አይደለም።
እሺ፣ ንገረኝ ስልክ ቁጥሩ።
ዜሮ ዘጠኝ ስልሳ አራት
ዜሮ ዘጠኝ ስልሳ አራት ሰላሳ ሶስት ሰላሳ ሶስት ሰማንያ ሰማንያ ሰላሳ ሁለት
መቼ ነበር ያረቀው?
ዛሬ ጠዋት
ስንት ብር ነው?
ሶስት ሺህ አንድ መቶ አስራ ሶስት ነው።
ገብቶላል። ወደ ንግድ ባንክ አካውንት እሺ፣ ቼክ አድርገው።
እሺ።
እሺ።